ሄሎ ጤና ይስጥልን ቤስት ቤት
አሁን ድረብ አድርጌ ነበረ እሺ
confirm ሆኖላል ተብዬ ሁለቴ ነበር ያደረኩት። አንዱ ሆኗል፣ አንዱ አልገባም።
እሺ፣ በደወልክበት ቁጥር ነው።
አዎ
መቼ ነው? ዛሬ ነው።
አሁን ነው ከአምስት ደቂቃ አስር ደቂቃ እንደዚህ።
ስንትና ስንት ነው?
ሀምሳ እና ሰላሳ ነው። ሀምሳ ገብቷል፣ ሰላሳውን ያልገባው
Thank you.